hello hello
hello አቤት።
ወይ ሰብለ እንዴት ነሽ? ሰላም ነው?
እግዚአብሔር ይመስገን ሰላም ነው። እንዴት ነው?
አለን አለን።
አላ እንትን ምንድን ነው የት ነው cashier ነው create የሚደረገው? አድማስ two ምናምን ብለሽ cash ተዘጋጅ።
አንድ ካ አድማስ በአድማስ branch አለ አይደለ?
አ አድማስ branch ጋር አንድ cashier ጨምርልኝ።
ማን ብለን
አድማስ two አድማስ two የሚል shop ግን አለ።
አዎ አለ። አይ cashier አድርግልኝ ወይም ደግሞ አድማስ three በልና cashier እሺ ክፈትልኝ እንጂ አድማስ two ም አለ። አዎ አድማስ two አለ። አሁን ምን ላይ ልክፈትልሽ? cashier አድማስ የሚለው ጋር አለ አይደለ?
አድማስ የሚለው shop ላይ cashier ልክፈትልሽ?
አዎ cashier፣ እሱን ደግሞ አድማስ two በሚል ስም ማለት ነው።
cashier ስሙ አድማስ two ነው።
አድማስ two በሚል ወይም ደግሞ አድማስ three ቢሆን በለው።
በቃ ችግር የለም። አድማስ two ልሻለሽ።
እሺ እሺ